ሄሎ ጤና ይስጥልኝ ተድላ አምቡላንስ ባኮ ምድርቶ
ብስሚል ብስሚል
ጤና ይስጥልኝ ብስሚል አብሮን ይስጥልኝ።
እ፣ ተድላ አምቡላንስ ድርጅት ምን ልርዳ?
አዎ አብሮን ይስጥልኝ። አለሽ
ይሄ የአምቡላንስ መስጫ ድርጅት ነው። አምቡላንስ ፈልጋችሁ አማረ- በአማርኛ ተናገሪ።
አምቡላንስ ካልፈለጋችሁ ስልኩን እዘጋዋለሁ
ወላ አትዝጊ፣ አትዝጊ። አላህ ፍሪ
እኮ ይኸውልህ፣ አሁን አንተ ጋር ስትደውል አምቡላንስ የሚፈልጉ ሰዎችን መስመር እያስገባቸው ስለሆነ እባክህ ስልኩን ልዘጋው ነው። እባክህ መልሰህ አትደውል እሺ።
እባክህ አትዝጊ። በቃ እሺ፣ አልደውልም፣ አልደውልም።
አለበዛ እባክህ።
ስልክህን ለፖሊሶች ነው አሳልፌ የምሰጠው የምትደውል ከሆነ ያለ ስራ እሺ፣ ፈጣሪን ፍሪ